ጤና ይስጥልኝ ጤና ይስጥልኝ።
ሰላም ሰላም።
ምን ልርዳዎት?
እስቲ BT ዜሮ ሁለት የሚል ኮዱ ላይ ያለው
ድምፆ ትርቋል። በጣም ይቅርታ።
BT ዜሮ ሁለት BT ዜሮ ሁለት ምንድን ነው?
BMW Vitz ነው Vitz ነው
BMW ኤሌክትሪክ ይላል።
እኮ Vitz ምን መኪና ነው አባት?
BMW ኤሌክትሪክ
ኤሌክትሪክ መኪና ያለን BZ four ነው።
አይደለም ማውጫችሁን እያየሁኝ እኮ ነው።
ምን አሉኝ?
ማ- ማውጫችሁን እያየሁት ነው።
እኮ ኤሌክትሪክ መኪና ያለን እኛ አሁን ላይ BZ four ነው።
ኦ፣ ታዲያ እዚህ ላይ ለምን ጻፋችሁ? እዚህ ላይ ለምን ጻፋችሁት ነው የምልሽ።
ምን- ምኑ ላይ ነው የተጻፈው?
ይሄ ማውጫችሁ ላይ ነው።
እኮ እሱ ማውጫችሁን ማውጫችሁ ላይ ኮድ ስንት ነው የሚለው? ኮድ ስንት ነው የሚለው?
BT ዜሮ ሁለት exactly BT ዜሮ ሁለት
አዎ፣ ይቅርታ አባት፣ አሁን ላይ እሱ መኪና የለንም። ይቅርታ
okay። እሺ ቢ እ፣
BZ four አለን።
አይ፣ እሱን አልፈለኩኝ። EQ EQ three Mercedes ምን አሉኝ? ድምፆት የታፈነ ነው እኛ ጋር የሚደርሰን አባት፣ ወይ መልሳ ይደውሉልናል። ይቅርታ በጣም
ወይ ሌላ ሰው ታገናኛለሽ?
ድምፆት አይሰማም።
ይገባኛል፣ አንቺ ይሆናል። ሌላ ሰው ታገናኛለሽ?
አቤት፣ ምን ልርዳዎት?
ሌላ ሰው ትቀይርኛለሽ?
ሌላ ሰው የለም።
ስራ እየሰራችሁ ነው ወይስ እየቀለዳችሁ?
እኮ እየሰማሁት እኮ ነው። E-Star ነው ያለን፣ ከዛ BZ four ነው ያለን ኤሌክትሪክ መኪና።
EQ three Mercedes እኮ አልኩሽ። ጂፌሪ
Mercedes Mercedes መኪኖች የሉንም። ያሉን አሁን ላይ ያሉንን ልንገሮት ከፈለጎ Hilux አለን፣ compact አለን፣ ሚኒባስ አለን፣ Lifan አለን፣ Dzire አለን፣ ቻንጋይ አለን። እነዚህ መኪኖች ናቸው ያሉን አሁን ላይ።
ቴንክ ዩ ሶ ማች እሺ